ሀሎ ሀና ባላለ ጉዳይ ነው የደወሉት። እባክዎ ምን ልርዳው?
ይርጋለም እባላለሁ። ባለፈው ተመዝግቤ ነበረ ስራ።
መልካም እሺ።
ይርጋለም እባላለሁ። አልተደወልልኝም። እንደ ይደወልልሻል ተብዬ ነበር።
ቢሮዋችን እንዲመጡ ነበር እንደውላለን ያልነው ወይስ በአካል ቢሮ መጥተው ተመዝግበው ነበረ?
ግን ተመዘገብኩና ከዛ እንደውልሻለን መጥቶ form ይሞላልን እነግሮታለን ብሎኝ ነው።
መልካም እሺ። ያው ለባለሙያዎቹ በየተራ ነው ለሁሉም እየደወልን ያለ ነው ቢሮአችን መጥተው እንዲመዘገቡና እስከዛ ድረስ በትዕግስት ይጠብቁን። በትዕግስት ይጠብቁን። እስከዛ እስከምንደውል ድረስ በትዕግስት ይጠብቁን። ስልኮትን ደግሞ ያንሱ። እሺ፣ ምናልባት እኛ እንደዚህ በዚህ ቀኑ ብለን ቀጠሮ ስናስይዞት ስልኮት ወይ ዝግ እንዳይሆንብን ወይ ሳያነሱ ቀርተው እንዳያመልጡ ስልኮት አሉ።
እሺ፣ እሺ፣ ክፍት ነው። እሺ፣ እሺ፣ እሺ። መልካም ቀን እንለው።
አመሰግናለሁ። አሜን። እሺ፣ እሺ።